አብረሽ ስል ሰላም ነው።
ሰላም ሰላም።
እንትን ነበር withdraw ጠይቄ ነበርና approve ጠየቀኝ።
በዚህ ስልክ ነው።
አዎ ስንት ብር ነበር?
ሀያ ዘጠኝ ሺህ ብር አስር አስር ዘጠኝ አድርጌን እሺ አንድ ደቂቃ እሺ check ላድርግ።
እንትን ደግሞ ባለሽበት በእናትሽ አስረኛ ጊዜ ነው የሚሆነው upgrade ጠይቄ ነበር። ማይሆን ከሆነም አይሆንም
ኧረ የማይሆን ነገር የለም ይቻላል።
እኮ በጣም ብዙ ጊዜ አሁን ደውዬ ጠይቄያለሁ።
withdraw አያስደርግህም እንዴ?
withdraw እንትን ይለኛል አንዳንዴ ባል invalid ይላል?
amount amount invalid ይለኛል።
ችግር የለም እሺ ይደረግልሃል። እሺ
እሺ እና እስኪ የሆነ ነገር አድርግልኝ። ያ አንድ ደግሞ approve አድርግልኝ።
ይሄን approve ላድርግልህ አንዴ